hello ጤና ይስጥልኝ ብሩክ። እሺ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው። Afriwork Freelance ኢትዮጵያ ቴሌግራም ቻናሉን አወቁት። እሺ በ 3D modeler እና graphics design vacancy ያታችሁ ነበረ። pending payment ላይ አግኝተ ነው ነበር ያስቸገሩት ነገር አለ ክፍያ ላይ
ክፍያ ላይ በምንድን ነው የምንከፍለው? እዛ ላይ ቴሌብር ምናምን ይላል እና
አለ አ- አልሞከሩትም።
አልሞከርኩም። ምንድን ነው እዛው እዛኛው ላይ ምንድን ነው payment ተሞልቶ ይታል የሚለው ነው።
እሺ ቅጽ ድምጾት እየተቆራረጠብኝ ነው።
payment button ይላለው አይደለ? እዛ ላይ ቴሌግራም ላይ continue to pay continue የሚለው አዎ።
እሺ፣ በዛ በኩል log ሳደርግ እንዲህ አለኝ እና ምንድን ነው የሚመጣ?
error ምናምን ይላል። error ነገር refresh ያሳያል።
refresh button ንኩት
ሄሎ
ሄሎ አይሰማ ሄሎ ሄሎ ሄሎ ይሰማኛል። እኔ
እንዲቆራረጠ ሄሎ ቆይ አንዴ መልሼ ወይ እንዳሉት